hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ።
እ order አድርገን ነበረ እሺ ሐሙስ ዕለት
እሺ፣ አልመጣልዎትም?
በስህተት ወደ ሰሚት ሂዷል ብለውኝ ነበረ። ይመጣል ብለው አልመጣም እስካሁን።
እሺ፣ እስኪ ስልክ ቁጥር ንገሪኝ።
ዘጠኝ አስራ አንድ እሺ ስልሳ ዜሮ ስምንት ሀምሳ አንድ
አስራ አንድ አስራ አንድ ስልሳ ዜሮ ስምንት እሺ ሀምሳ አንድ
ምን ምንድን ነበር ያልመጣሉት?
ሽንኩርትና ቲማቲም ለሶስት ሰው ማለት ነው።
ለነገ ላስገባሉት፣ ነገ መረከብ ይችላሉ?
እሺ ዛሬ አይቻልም።
አዎ ዛሬ አይቻልም።
በቃ location የት ነው?
ለነገ ጠዋት ልደታ ፍርድ ቤት ግቢ።
እሺ ልደታ ፍርድ ቤት ለነገ አስገባሉታለሁ። እሺ እሺ መጣሁ።
አመሰግናለሁ።
እሺ እናመሰግናለን።